ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
DJ Fatu.
That's a brand name. That's a brand name. I stand behind it. I guarantee it. They know that, even if they don't know me any more than they know the, the, the chairman of General Mills.
DJ Fatu.
My man.
God loves me. This is a DJ Fatu exclusive. Africa's live with DJ.
ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን ከዋሽንግተን ዲሲ በቀጥታ ወደ እናንተ የሚደርሰው ጋቢና ቪኦኤ ፕሮግራማችን ተጀምሯል። ዛሬ ቀኑ አርብ ነው። አርብ ደግሞ ጋቢና ሙዚቃ ነው የምናስተላልፈው። ማስተናግዳችሁ ዲጄ ፋቱ ነኝ። አብራችሁ እንድትቆዩ በማክበር በመጋበዝ ፕሮግራሜን ጀምር ያለው
አማን አማን አማን ይሁን የሆን አማን ቸር ያሰማን አማን አማን አማን ይሁን የሆን አማን ቸር ያሰማን አማን አማን አማን ይሁን ቸር ያሰማን አማን አማን አማን አማን አማን ይሁን ቸር ያሰማን አማን አማን አማን ይሁን ዘመኑን አስልቶ በራስ አቆጣጠር መስከረም አንድ ላይ የጠቢቦች አገር ለእንቁጣጣሽ መስራት ለአዲስ ዘመን አጥቢያ እንኳን አደረሰች ሀገሬ ኢትዮጵያ። እንኳን አሁንና በዘመን መባቻው ቤቱን ዘግቶ አይበላም አበሳ ለብቻ ከመጎራረስም ከድግሱም በላይ የአገር ሰው ደስ ይላል ተሰባስቦ ሲሳይ አሎ አዲስ አበባ አሎ ምሪቱም አበባ ኩሎ ሲያጅበን በተስፋ ቀለም ተክዞ ማሳለፍ የለም ሲያጅበን በተስፋ ቀለም ተክዞ ማሳለፍ ኮልተነስ ቶሎ ኮልተነስ ቶሎ ኮልተነስ ቶሎ ኮልተነስ
Madolaga, madolaga, manjesa, manjesa, malunga, malunga, manjesa, manjesa, madolaga, madolaga, manjesa, manjesa, malunga, lunga, lunga, malunga.
Everybody where we gonna dance? Everybody for Everybody where we gonna dance? Come and celebrate. Everybody where we gonna dance? Everybody for Everybody where we gonna dance? Come and celebrate.
አማን አማን አማን ይሁን ቸር ያሰማን አማን አማን አማን ይሁን ቸር ያሰማን አማን አማን አማን ይሁን ቸር ያሰማን አማን አማን አማን ይሁን ሄይ በል ተነስ ቶሎ በል ተነስ ቶሎ በል ተነስ ቶሎ በል ተነስ ቶሎ በል ተነስ ቶሎ በል ተነስ ቶሎ በል ተነስ ቶሎ በል ተነስ
ከዋሽንግተን ዲሲ በቀጥታ እንጠላለፍላችሁ ጋቢና VOA ፕሮግራማችን ነው የምታደምጡት። ያስደመጥኳችሁ ሙዚቃ እንግዲህ Coke Studio የተሰኘ መድረክ ላይ ዳዊት ጽጌ ዋጄና ሰርጅ በኑ ባንድ ላይ ሆነው አማን አማን የተሰኘ ሙዚቃ ነው። እንግዲህ በያላችሁበት መልካም በዓል እንዲሆንላችሁ በመመኘት ፕሮግራሜ እንቀጥላለሁኝ። ባለፈው ሳምንት ማስደምጫችሁ ነበር። ይህ ሙዚቃ በጣም እየተወደደ የመጣ ሙዚቃ ነው። የተመስገን ገብረ እግዚአብሔር ወይም ተሙ ሀና የተሰኘ ቴዲ አፍሮ ዜማና ጌጥ ግጥሙን ሰጥቶታል። እሱን ሙዚቃ ጋብዛችኋለሁ በ VOA Amharic ላይ አስተያየቶቻችሁን ከስር ጻፍ ጻፍ ጻፍ ጻፍ አርጉልኝ። ዲጄ ፋትሱ ነኝ። እኔን ደግሞ በኢንስታግራም ዲጄ ፋትሱ፣ ፌስቡክ ዲጄ ፋትሱ፣ ትዊተር ዲጄ ፋትሱ ታገኘኛላችሁ። Follow me፣ like አርጉብኝ። One love
ልጠይቅሽ ብዬ ስልኩን ደጋግሜ ብሞክርም አድራሻሽ ናቸው ይባል መልሻልህ ያሁንም
ልጠይቅሽ ብዬ ስልኩን ደጋግሜ ብሞክርም አድራሻሽ ናቸው ይባክንልሻል ያ ቡድን ንሕና ውስጥ ማርስ ከተላሊና ማታ በምሽቱ ባላምላ መጥቶ ሳይመቼ ስነሳ ብደውል ስልክሽ ይነሳል ንሕና ውስጥ ባስ ከተላሊና ማታ በምሽቱ ባላንድራ ነግቶ ሲያሽተች ስነሳ ዘኻብል ቁጥሪ አይነሳም አነ ብፍቅርኪ ቁርስ ምሳፍች ቀረብ ወጥቼ ናይና ሲጎዳነ ብደውል ብደውል አይነሳም እኔ ነኝ የማውቀው ከምገመር ፈራደ ልጠይቅሽ ብዬ ስልኩን ደጋግሜ ብሞክርም አድራሻሽ ናቸው ይባርክልሻል ያሁንም ልጠይቅሽ ብዬ ስልኩን ደጋግሜ ብሞክርም አድራሻሽ ናቸው ይባርክልሻል ያሁንም ምስማቁ ቢነፍሰኝ ተሸቢራ ሀሳባለው ልቤ ካንቺ ጋራ ጠዋት መስጎንን በዳብሰው ብቀያዩ በኔ አታንሰው ምስማቁ ቢነፍሰኝ ተሸቢራ ሀሳባለው ልቤ ካንቺ ጋራ ጠዋት መስጎንን በዳብሰው አንቺን አየለሚ አታንሰው አነ ብፍቅርኪ ቁርሴ ምሳምትች ቀረብን ወጥቼ ዳይና ትጎዳነ ብደውል ብደውል አይነሳም ስል እኔ ነኝ የማውቀው ከምከመር ተሃደ
Nana, DJ Fatso Nana, Nana, DJ Fatso Nana, Nana, DJ Fatso Nana, Eo Bene Dana, Vio Ega Bena, Nana, DJ Fatso Nana, Nana, DJ Fatso Nana, Eo Bene Dana, Vio Ega Bena.
ያው ነጋና ጠባይ እንግዲህ ዞረን ተዘዋዙረን ከች ከተስፋልን መጣሁላችሁ። አዳምጡ። አንደኛ ዓለም፣ ሁለተኛ ዓለም፣ ሶስተኛ ዓለም ተባብሎ ሀገራትና አህጉራት ደረጃ ምድብ ወጣላት ዓለም እግዜር እኩል ፈጥሮ እኛ ግን መደመር፣ ማባዛት፣ ማካፈልና ማከፋፈል ከዳብሎስ ተማርን አደለም እንዴ? ተወሰው ዘርተው ተው ተው ጠባችን ይቅር ተይ ዋሌት ተይ ተይ ተይ በፍቅር ነው ተው አዳም ዘርተው ተው ተው ሰላሜውን ተው ተው ተይ ይሳቅምተው ዝማልምተው አጥባቅምተው አክራርምተው አሽከርካርምተው እዝምተው አጭበርባርምተው ግመልምተው አንበሳምተው ንስርምተው ድራገንምተው ወንድም ከወንድም እረፍ ጎርበትም ብንተሳሳብ በቅናት ይቻላል ክቡር ፍርድ ቤት የተከበሩ ዳኛ ሲፈስ ባይባበስኩኝ ወጥሮ ሽቴ ባፈኩ ታዲያ ምናትፍቼ የሚከሱኝ ሃሃ ወንድም እንዲህ አይነት የባዘ እየተጠናውተው እኛ መሀል ካለም በአገር ሽማግሌ አውጫጭኝ ይመከር፣ ይገሰጽ፣ ይረገም። ምቀኝነት ተዳቅለው አመት አርግዞ ቅጥፈት አምጦ ማጣላት ወልዶ ክፋት የምረቅ አልባልታ ጭሮ ወሬ ለኩሶ ነገር አንድዶ ወዳጅ ከወዳጅ የሚያፋጭ በትዳር መሃል ጥልቅ ብሎ እንደ ኡርጎ ዝም ባልና ሚስት የሚያጋጭ ለግል ጥቅሙ ስል ጥቅማኛ አገር ከአገር ወገን ከወገን ባሉ ባልታደም የሚያራጭ እንዲህ አይነት አቶ ከብረ ጭራቅ ከኛ ሁሉ ከምድረ ገጽ ይራቅ ጭራቅ ተው ተው ተው ተው ተይ ተይ ተይ ተይ ተው ተው ተው ተው በማንጋት ቆመች ምልሾፋ ተይ ተይ ተይ ተይ ከሱ ጋር ሆነች ሌላ ምታይ ተው ተው ተው ተው ተው ተው ተው ተይ ተይ ተይ ተይ ተይ ተይ ተይ ተው ተው ተው ተው ተው ተው ተው ተይ ተይ ተይ ተይ ተይ ተይ ተይ ፍልስጤም ታይ እስራኤል ታይ አሜሪካ ሩሲያ ኢራንም ታይ ባራኮም ተው ኪም ጃንግም ተው ፖለቲከኛ ሌጦ ስጥል ባኛ አውቀን ባልን ስም capitalism, Marxism, Leninism, colonialism, socialism, racism, antagonism, illuminism, imperialism, cannibalism, jolly jacket, dictatorism. ምንድን ነው እነሱ አቁም እንደ ሰላምዝም በእናንተ ኢዝሞዝም አንዳንዝም አንፋዝም ስፔሻሊዝም ያዝ አንዴ ሀያ አንቺ ዓለም አይሞላም መቼም ያንቺ ቁና አዘነብሽ ብንዳን እንቀጥል ምዕራፍ ዘራፍ ዘራፍ ዘራፍ ለለውጥ በተጉ በሰው ቤት ደጃፍ ማነው ለወገን ያዘዘው ጅራፍ ዘራፍ ዘራፍ ሀገርን እያለች ሉሲ አዳም የልጅ ልጅ ወንጭፋ አንስታለች ዘራፍ ዘራፍ ተኮሰታተረ ተቆጣ ስሜቴ አመመኝ መሟት ስቃይ ማየቴ ዘራፍ ዘራፍ አብልቶ በሸኘ ተቀብሎ ከደጀ እነሱን እንግዳ ስለምን ወንድሜ በሱ ሀገር ይፈረጅ በስቃይ ይጎዳ ዘራፍ ዘራፍ የሳምሶንን ፀጉር ቀጥዬ የሙሴን በትር ተቀብዬ በኤልያስ ሰረገላ ዱቅ ብዬ አስፈላጊው አሰናድቻለሁ ጦብያይ ዘራፍ ዘራፍ ዘራፍ ማፓርቶ ያቃል በብረቱ ደጃፍ ተው ተይ አንተም ተው አንቺም ተይ አንተም ተው አንቺም ተይ አንተም አንቺም ተው
ብንዳና ብንዳና ብንዳና ቪኦኤ ጋቢና ብንዳና ሄ ብንዳና ብንዳና ቪኦኤ ጋቢና እዚጋ ማጣና አና ቪኦኤ
ሰላሚዝም የቢኒ ዳና በጣም እኔ personally በጣም ወደው ሙዚቃ ነው። በጣም ትልቅ መልእክት ያለው ነው። እንዋደድ፣ እንፋቀር፣ ልዩነታችንን ወደ ጎን ወደ ጎን ሲስተሙን ወደ ጎን ወደ ጎን አድርገን እርስ በራሳችን እንፋቀር ነው የሚለው ሰላሚዝም። ሰላም ይስፈን ነው። አሁንም በዚሁ አዲስ ዓመት በኢትዮጵያ አዲስ ዓመት ሁለት ሺ አስር ሰላም እንዲበዛላችሁ ከዚህ ከቪኦኤ ጋቢና ቪኦኤ ዲጄ ፋቱ ነኝ የምመኝላችሁ። ቴዲ አፍሮ አዲስ ሙዚቃው ይቀጥላል። በቪዲዮ የተሰራው ማር እስከ ጧፍ በግሩም ሁኔታ ተሰርቷል። እሱን ጋብዛችኋለሁ።
Jump.
Thank ካሳና ሰብለ በተገናኙ በአስራ አምስተኛው ቀን የልብ በሽታ ተነሳባትና እንደ ልማዷ ወደቀች። ነገር ግን ዳግም አልተነሳችም።
ከቴዲ አፍሮ ሙዚቃ በቀጥታ የምንሸጋገረው ማሬ ማሬ ማሬ በሚለው ዜማው የምታውቁት እሱባለውን ነው። እሱባለው እንግዲህ አዲስ አልበም አውጥቷል። ከዛ ላይ እንግዲህ የአልበሙ መጠሪያ የሆነውን ትርታ የተሰኘውን ሙዚቃ ነው የምጋብዛችሁ። ይህ ሙዚቃ በጣም እየተወደደ መጥቷል። አዲስ ሙዚቃ ነው እንግዲህ አዳምጡትና አስተያየቶቻችሁን ላኩልኝ። ዲጄ ፋቱ ነኝ። የምታደምጡት ጋቢና ቪኦኤ ነው። ፕሮግራማችን ይቀጥላል።
ትር ፀሐይ ነሽ ትር ብርሃን ትር ፀሐይ ትር ለእኔ ትር ለልቤ ትር ሰማይ አሃ ደስታ የሚከበኝ በፈገግታሽ አሃ የልቤ አንድ ምት ትር ፀሐይ ነሽ ትር ትር ትር ፀሐይ ትር ትር ትር ፀሐይ የልቤ አንድ ምት አንቺ ነሽ ብርታቴ ትር ትር ትር ፀሐይ ትር ትር ትር ፀሐይ የልቤ አንድ ምት አንቺ ነሽ ብርታቴ ውውዬ እንደ ማለዳ የወፍ ዜማ አለሜን አልጠግብም ድምፅሽን ብሰማ ውውዬ እንደ ሎሚ ሽታ ጠረንሽ አለሜን መልካም መዓዛ ነው መለያሽ ውውዬ እንደ ውብ አበባ ባይኖቼ አለሜን መቼ ሰለችና ይቼ አቧራው ይሰክናል፣ ደረቅ ሳሩ ይለመልማል፣ ፍቅርነሽ ማንባንት ይጀግናል። አቧራውን ይሰክናል፣ ደረቅ ሳሩ ይለመልማል፣ የዋልሽበት ሁሉ ይለያል። ትር ትር ትርታዬ ትር ትር ትርታዬ የልቤ አንድ ምት አንቺ ነሽ ብርታቴ ትር ትር ትርታዬ ትር ትር ትርታዬ የልቤ አንድ ምት አንቺ ነሽ ብርታቴ ውብዬ ጥቂቷን ዘርቼ ብዙፈሽ ዓለሜን በፍቅርሽ ፍቅርን አተረፍ ውብዬን ደስታዬ ልክ ያጣል ወሰን ዓለሜን ሳገኝሽ ጥርሴ አይቀደም ውብዬን የቀረሽ አጣሁሽ ዕለት ዓለሜን ልክ የማይሆን የልቤ ምት አቧራውን ይሰክናል፣ ደረቅ ሳሩ ይለመልማል፣ የዋልሽበት ሁሉ ይለያል። ትር ትር ትርታዬ ትር ትር ትርታዬ የልቤ አንድ ምት አንቺ ነሽ ብርታቴ ትር ትር ትርታዬ ትር ትር ትርታዬ የልቤ አንድ ምት አንቺ ነሽ ብርታቴ ትር ትር ትርታዬ ትር ትር ትርታዬ የልቤ አንድ ምት አንቺ ነሽ ብርታቴ ትር ትር ትርታዬ ትር ትር ትርታዬ
እንዲህ እንዲህ እያልን እንግዲህ ወደ መጨረሻው ሙዚቃ ደርሰናል። እሱባለው ላደመጣችሁ ትርታ የተሰኘውን ዜማ ከአዲሱ አልበሙ ላይ ነው የጋበዝኳችሁ። ዲጄ ፋቱ ነበርኩኝ ሳስተናግዳችሁ የቆየሁት። በቴክኒኩ በኩል ሞቅቤል ያበሮ ይባላል ወንድማችን ነው ከሶማሊያ አብሮኝ ያገዘኝ። እንግዲህ የመጨረሻ ሙዚቃ አርጌ የምጋብዟችሁ የአስኬና የቤቲ ጂን አዲስ ሙዚቃ ነው። ዞኖ ዞካ ይሰኛል። እሱን በማድመጥ እሰናበታችኋለሁኝ። መልካም ቅዳሜና እሁድ።
Aske, Betty G, Zonozoka,
idiota koshan bisharas. Atena danga odas abashina gotala la jimas. Yoko, yoko, abosa eroko. Yoko, yoko, abosa eroko. Inigala kataras, kamidosa koshan bisharas. Atena danga odas abashina gotala la jimas. Yoko, yoko, abosa eroko. Yoko, yoko, abosa eroko. Yoko, yoko, abosa eroko. Yoko, yoko, abosa eroko.
Tani neyo neni tau diode, da uni diki nuni do se diode. Maneta la si quadraga, neuza na tau kesta da hega. Maneta la si quadraga, neuza na tau kesta da hega. Tai chile taco, cause na neko, kai chile taco, cause na neko.
Pido sacado y ellas, o te voy a coger batallas. Ya te dieron campeas, aquí dos cuadradas de las.
Yoko, yoko, asababo choco. Yoko, yoko, asababo choco.
Pido sacado y ellas, o te voy a coger batallas. Ya te dieron campeas, aquí dos cuadradas de las.
Yoko, yoko, asababo choco. Yoko, yoko, asababo choco. Yoko, yoko, asababo choco. Yoko, yoko, asababo choco.
ናና ዘመድየው ናና ናና ዲጄ ፋሶ ናና ናና ዲጄ ፋሶ ናና ናና ዲጄ ፋሶ ናና ይኸው ቤን ዳና ቪኦኤ ጋቤና ናና ዲጄ ፋሶ ናና ናና ዲጄ ፋሶ ናና ይኸው ቤን